ጤና ይስጥልኝ ቴስ የበራ መርጃ ማዕከል
እንትን ፈልጌ ነበረ ለዛሬ በረራ ፈልጌ ነበር እና ቦታ
ከየት ወዴት ነው የፈለጉት?
ከባህር ዳር አዲስ አበባ ከባህር ዳር አዲስ አበባ።
እም፣
እስኪ አንድ ደቂቃ ይጠብቁኛል። ሌሎች እሺ
ሁሉ ዊዝ ማይ ድራውንግ ለዛሬ ነው የፈለጉት?
ለዛሬ አሁን
የዛሬ business class ዘጠኝ ሰዓት ከሰላሳ አምስት ላይ ብቻ ነው ያለው።
ዘጠኝ ሰዓት ከሰላሳ አምስት አዎ እና business class ነው ግን
business class አዎ
ማርያም እሱኛውን ይወዱት ለነገ አለ በረራ
ለዛሬ ነበረ ዛሬ ማደር ስለማይች- ስለማይችል ሰው ነበር ወደዛ መሄድ የሚፈልግ በቃ ለዛሬ ዘጠኝ ሰዓት ከሰላሳ አምስት እሱም business class ብቻ ነው ያለው። ዋጋው አስራ አምስት ሺ ሁለት መቶ ሀያ አንድ ብር ነው።
እሺ በቃ እሺ አመሰግናለሁ እሺ፣ እናመሰግናለን ስለደወሉ። መልካም እሺ።